ጤና ይስጥልን ቤት ቤት ቤቲ ነኝ የምንረዳው
እንትን ብዬ ነበረ withdraw አድርጌ ነበር አስራ አንድ ሺህ ብር check ታደርጊልኛለሽ?
በዚህ ስልክ ነው?
አዎ በዚህ ስልክ።
መቼ ነው ያደረግከው?
አሁን አሁን እሺ አንድ ደቂቃ አስራ አንድ ሺህ ብር ነው ያልከኝ?
አዎ አዎ
እሺ ወደ ናትናኤል አበራ አዎ ወደ account አዎ አንድ ሺህ ሀያ ሶስት ሰባ ዘጠኝ ዘጠና አንድ አስራ ሁለት ዜሮ ሰባት አዎ አዎ
confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
እሺ አመሰግናለሁ።
በደውል እናመሰግናለን። መልካም ምሽት።
እሺ መልካም ቴንኪው እሺ።
እሺ